ሄሎ Hello፣ አቤት።
ሰላም ነኝ ነች።
እግዚአብሔር ይመስገን።
ከቲክቶክ ላይ ነበረ ስልኩን የተቀበልኩት እሺ፣ እና የኮሮላ መኪና አይቼ ነበር እና መግዛት ፈልጌ ነበር።
ስንት ሞዴል?
ሁለት ሺ ሰባት ነው የሚለኝ እናንተ አ ሁለት ሺ ሊብሬ ላይ አዎ፣ ሁለት ሰባት ሞዴል አለ ነው።
አዎ፣ እና እሱ መኪናን ፈልጌ ነበር እና እሺ፣ ማየት ፈልጌ ያለው
እሺ። ፓስተር አደባባይ የት?
ፓስተር አደባባይ ጋር okay፣ እዛ ቀጥታ ልምጣ ነገር ይቻላል? አዎ።
okay፣ ዋጋው ማወቅ ይቻላል ወይስ በአካል ስመጣ ዋጋው ሀያ ስምንት ነው።
እ?
ዋጋው ሀያ ስምንት ነው። በባንክ መጨረሻ ይቻላል።
እ።
አይ ከፍተሻ በኋላ ድርድር አለው።
ድርድር አለው ከፍተሻ በኋላ አዎ፣ አዎ።
እ፣ okay ኮሚሽን ሁለት percent
እ፣ ኮሚሽን የለም አትከፍልም።
አልከፍልም።
አዎ መሸጫ መተለገዛው መኪና ኮሚሽን አትከፍልም።
ጥሩ በቃ እንግዲያው ነገ መጣና አያለሁ።
እሺ፣ እሺ አባ እሺ